ስለማንግባባ ጤና ይስጥልን።
አብረን ስልን ምን ነበር?
እንትን የጨረታውን ፐርፎርመንት ለማለት ነበረ እሺ
እና እንዴ ምንድን ነው ማድረግ የሚጠበቅብኝ ከዚህ
እያሽ ነው እ?
እያሽ የወጣ ነው።
የሰንሻይን
ሴንሻይን ከሆነ ሴንሻይን ነው። በአካል ሄደው እንትን የሚያነጋግሯቸው
እዛው በአካል ነው መሄድ ያለብኝ
እንጂ እኛ ጋር እንትን የደረሰን information የለም። ሴንሻይን